hello ሰላም ጤና ይስጥልኝ ቤስት ቤት
ሰላም ነው ይቻለ
እንትን እዚሁ በስልክ ምሬ ይባላል የኳስና የዋንዳ ምን አልከኝ?
በስልክ game ለመጠቀም ነበረ account Best Bet account ፈልገህ ነው አዎ።
እኮ ይቻላል። Best Bet dot bet የሚል website ላይ ገብተህ hello አዎ ይሰማኛል Best Bet dot bet የሚል website Chrome ላይ ትከፍትና
እም፣ ከዛ register የሚል ያመጣልሃል።
እሺ እሱን ትነካዋለህ። መጫወት የምትፈልግበትን ስልክ ቁጥር ታስገባለህ፣ ዘጠኝ ብለህ ጀምረህ ከዛ እም።
password create ስታደርግ አንድ capital letter፣ አንድ small letter፣ የቁጥሮችና የ special character ቅልቅል ያ ማለት የ at ወይም የመሰላል ምልክት ታደርግበትና ቁጥር ቅልቅል አድርገህ በአጠቃላይ ስምንት digit የሆነ password create ታደርግለታለህ።
በቃ ይሄው ነው።
አዎ።
እሺ thank እሺ ችግር የለም።